ሄሎ አቤት ሰላም ጤና ይስጥልኝ። Best Bet ነው።
Best Bet ለመክፈት ፈልጌ ንገሪኝ።
ምን ነበረ መክፈት የፈለግከው አባቴ?
Best Bet ኡ ጫወታ
ለ register ለማድረግ ነው።
እ register ለማድረግ ነው። ለመግ- ለመክፈት ገና register ለማድረግ ነው።
ለ- አዎ፣ ለመመዝገብ አዎ እሺ። Best Bet dot bet የሚል website አለ አይደለ? እሱ ውስጥ ግባና እ
ዝም ብለክ ግባና Best Bet dot- dot bet ብለህ ጽፈህ ግባ።
ገባው። እሺ ከዛ Best Bet የሚል virtual special Best Bet about us promo casino contact us የሚል መጣልኝ።
ምን አልከኝ አባት? register የሚል አለ ከስሩ ራሱን website ኡን ያመጣልሃል።
ምን የሚል website ኡን ራሱ የ Best Bet ን website ያመጣልህም register ለማድረግ ከላይ ከዛ ሬጅስተር የምትላለች
ሬጅስተር Best Bet HTTP Best Bet dot com የሚል አለ dot bet የሚል አለ። እሱን ልንካው።
Best Bet Best Bet dot bet የሚል አለ። እሱ ግባ። አዎ፣ እሱ ጥቅም ገባው። ስገባ ደግሞ የከፈተልኝ virtual special Best Bet about us promo casino casino contact us የሚል ነው የከፈተልኝ። ከዛ ከላይ ምን Best Bet dot dot com ይላል።
ከላይ register የምትል የለችም አባቴ።
Best Bet ብዬ ግባ register የሚል የለም። Best Bet HTTPS over Best Bet dot bet ይላል። እሱን ልንካው።
አዎ ግባበት ና website ኡን እስኪያመጣልህ እዛ ውስጥ ግባ አባቴ።
እሺ website ኡን እሺ አመጣልኝ።
እሺ እሺ አመጣ ስፔን ከስኮትላንድ ይላል። ስፖርት ይላል። Best Bet ስፖርት ይላል። ቱዴ ሴት ሊግ ሰርች ነው እንዲያረካ አባቴ። search ነው መሰለኝ ያረከው አይደለ?
አ በጣም ሙሉ በሙሉ አጥፈው ና ይኸውልህ፣ normal Google search የምታረግበት ቦታ አለ አይደለ?
አ እዛ ላይ ግባና Best Bet dot bet ብለህ ጻፍበት።
ጻፍኩት። እሺ እንደዛ ብለህ ጻፍ dot bet
እሺ አ- እሺ ጻፍኩት።
እንደዛ አስገባ። direct የሚያስገባ website ኡ ላይ ነው።
እሺ login የሚለውን info- login information available for this page learn why የሚለውን ነው ይል እ እ login የሚለው ልንካ።
በር ላይ ጠብቅ የመጣው አምስት ደቂቃ እ እ እናልከኝ አባ login አ login register የምትላለች ከላይ ሬጅስተር የምትላለች አይደለ?
ሬጅስተር ሬጅስተር የሚል አለ አባት። እሱ ነው እሺ። ገና አሁን ለመግባት አይደለ? አንተ login የምትለው እ፣ መጀመሪያ account ከከፈትክ ነው። አሁን ግን ገና ስለ- እንደገባህ ስለሆነ register ለማድረግ ስለሆነ register የምትላለች አይደለ?
register የለውማ። ከዛ- ከ Best Bet በታች news፣ image፣ maps፣ books፣ flights የሚለው ነው ያለው እንጂ ምንም የለው።
አባቴ ይኸውልህ እንደዛ የሚል ስም ጋ- search የሚል ነው የነካኸው። ለዛ ነው ይኸውልህ Best Bet dot bet የሚል ውስጥ ግባ።
እስቲ እሺ search አንተ ስትገባ ነው የተሳሳትከው። ለዛ ነው እሺ፣ dot bet dot bet ብለህ መግባት ያለብህ።
እንደዛ ብዬ አዎ፣ ነበር።
register የምትል ትመጣልሃለች። አዎ register ያለው የ- የ Best Bet እንትን ይመጣልሃል፣ website ይመጣልሃል። እና register የምትለዋን ነው የምትነካት። እሺ register እስቲ አዎ።
የትኛው ነው register?
በደንብ clear እንዲሆንልህ ቴሌግራም ላይ ጻፍልንና እም።
ከዛ በኋላ ሙሉ step ኡ እንጽፍልሃለን። እሺ
እሺ ለዚህ አሁን ቴሌግራም
ዜሮ ዘጠኝ ዜሮ ሶስት
እ እ በዜሮ ዘጠኝ ዜሮ ሶስት
እሺ በዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አልክ አርባ አራት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ አዎ እዛ ላይ check አድርገው። እሺ
እሺ እዛ ላይ ግባና ሀይ በለን። ከዛ ሙሉ እንትኑ ይላክልሃል።
እሺ እሺ ለደወልክ እናመሰግናለን። መልካም ምሽት።
አ-